ሰላም ዋልሽ። double ጋቢና D4D five L ሞተር ያለው ሁለት ሺህ አስር ምናምን አለ
ይጠብቅ ሁለት ሺህ አስር አለን አርባ ስድስት
አራት ነጥብ ስድስት የሚቀንስ የለም
ከዛ በታች ደብረ ጋቢና
እ
ይህን ያለን እሺ። የት ነው የሚታየው? ሄ- ሄሎ ሄሎ መት ደውሉልን አባት ሜክሲኮ ወይም ደግሞ መስቀል ፍላወር ሜክሲኮ መስከ ሜክሲኮ የቱ ጋር?
ሜክሲ- ሜ- ሜክሲኮ በላይ ሞተር ጋር እሺ ሲመጡ ግን ይደውሉልን መኪናው ወሱ እንዳይ እሺ